hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ hello hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ hello hello ጤና ይስጥልኝ ተድላ አምቡላንስ አምቡላንስ ፈልገው ነው እ እ ድምፅህን ጮክ ታደርግልኝ እባክህ ድምፅህን ድምፅህ አይሰማም ድምፅህን ጮክ ታደርግልኝ
እሺ ድምፁን አድርጌዋለሁ እኮ
እ እ
ሰላም ነው
እግዚአብሔር ይመስገን አምቡላንስ ፈልገው ነው
አዎ የአምቡላንስ ድርጅት ነው ይሄ ከየት ወዴት ነው የፈለጉት
አንተ ከየቱ ነው
እ እ